ጤና ይስጥልኝ ኃላፊ ቤዛ ጂጄነኝ እባክዎን ምን አስቸኳይ መረጃ አለዎት?
ስለ ቪዛ አንዳንድ መረጃዎች ሰምቼ ነበር እሺ
እና የምትሰጡት አገልግሎትን ለማወቅ ነበር።
እሺ የት ሀገር ቪዛ information ልስጥዎት?
ጎንደር እኔ ያለሁት ከጎንደር ነው።
ጎንደር ነው። እሺ እ ስለዚህ እ ወደ የት ሀገር USA፣ ካናዳ፣ ዱባይ፣ እ ኳታር፣ እ Europe ሀገራቶች፣ UK፣
ወደ France
ፍራንስ አ
እሺ እ ፍራንስ እ